Hello hello ቤርሳ ነኝ አቤት Hello ቤርሳ አቤት ስልሳ ዘጠና ሶስት እና ስልሳ አንድ ዜሮ ዜሮ ምን ሆኑበት pin አርግልኝ ያኛው ማለት ነው ቤርሳ ቤት hello እ እ ይሰማኛል ስልሳ ዘጠና ሶስት ማለት ነው hello ምንድን ይመጣል ከጀርባ አይሰማኝም ምንድን ነው ያልከኝ ስልሳ ዘጠና ሶስት
ስልሳ ዘጠና ሶስት ፒን ነው አደለ አው ያኛውም ስልሳ አንድ ዜሮ ዜሮ ፒን ነው ግን ስልሳ ዘጠና ሶስት የሞተረኛ ከሆነ እስኪ ቼክ አድርጊው እዚህ ምግብ ቤት አይደለሁም ግን ከዛ ስድስት ነ- አምስት ነጥብ ስምንት ምናምን አለኝና በደንብ ፒን አድርጊ የዝም አለ ስልሳ ዘጠና ሶስት ቆይ እስኪ አንዴ መስመር ላይ ጠብቀኝ ስንት ነው የቆጠረዋል የሞተር አደለም አ?
እ፣ ከዛ ከምግብ ቤት ላይት ባይት ብራት ስለሆነ አው የሞተር አይሆንም ግን እኔ ጋር ሰባ አምስት ነው ያለው ከላይት ዋይት የት ከላይት ባይት እ፣ ገርጂ ቅዱስ ጊዮርጊስ ነው የሚለው ሴንት ጊዮርጊስ
እና ነው ምን አልሽኝ?
እንዴት ነው የሞተር የሚሆነው
ይሆናል ወደ ጎሮ ወደ ጎሮ ምን የለውም እንጂ ተጋጥመዋል። ጊዮርጊስ ወደ ታች ያለው ወደ ጎሮ ስለሆነ ይሆናል።
እስኪ አየዋለሁ
እሺ ይሁና ቤርሳ ተመጣጣኝ ፒኑ እንትን ስሪልኝ።
ቼክ አረጓለሁ እኛ ሀብቶ
እሺ እሺ ያኛውም ይሁ አዲሱ ታይለት ነው ነው ከቦሌ
ስንት ነው የቆጠረው እሱ ሀምሳ ምናምን አዎ
እና ከዛ በላይ ስንት ነው ከቦሌ ሀያ ሁለት ሀፍቶ ጎላጎል ስልሳ አምስት አይደለም እንደምንሄደው አዲስ አስፋልትም የጎላጎል ግልባጭ ስለሆነ አድወት ያለው የእርባው ስለሆነ ወደዛ ማለት ነው።
እለካዋለሁ ግን ከዛ በላይ አይሆንም ሀብታሙ አይሆንም ይልሃል።
አትይ፣ አይሆንም ብለህ እኮ አይለካም ቤርሳ እትይው ብቻ እ፣ ታውቃለህ ይሄ መንገድ አንተ እኮ ዝም እኔ ብለህ ስለማውቀው እኮ ነው።
የምትከራከረው። አሁን ስልሳ ከጎላ አምስት ጎላ ስለሚል ነው።
ድረስ ስንት ኪሎ ስንት ሜትር ቢሆን ነው
በስመ አብ ስልሳ አምስት ላይ እንሰራዋለን ዝናብ ሰዓት ማለት ነው። እዛ ስለም የሚሰራውን ነው እኮ ነው የጠየቅኩሽ ያሉት እና በቃ ይሁና ሁለት እሺ፣ ኪሎ ሜትር የተሻለ ስንት ኪሎ ሜትር እንደሆነ እ?
ስንት ኪሎ ሁለት ሜትር ኪሎ እንደሆነ ሜትር ሁለት ማለት ነው።
ነጥብ ሰባት ሁለት ነጥብ ሰባት አዎ ስንት ማለት እሺ።
ነው አሁን ሁለት ነጥብ ሰባት ችግር የለውም በቃ ሶስት መቶ ሜትር ነው ያው ሊሆን ይችላል። customer እንደ የ customer ያለበት ቦታ ነው። እኔ ለዛ ነው check አድርጊው ያልኩሽ።
እኮ ልክ ነው ያኛው እልሃለሁ የአዲስ ህይወቱ ልክ ነው ሀምሳ አምስት ብር ነው እሺ በቃ የኛው check አድርጊልኝ።
አይ እልሃለሁ